ማስትሊንዶን ኪቲብ ነው ምን ልርዳዎት?
ስጥልኝ ለቅዳሜው እንትን ለመመዝገብ ነበረ።
ይቻላል። እሺ ስሙ ስሙ አለ በል ኤልሳቤጥ በሉ
ኤልሳቤጥ ማን በሉ
አይሰማም።
ኤልሳቤጥ በልሁ
እሺ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሀያ አንድ
እሺ ስልሳ
እሺ ሰባ ሁለት ዘጠና ሁለት ለሁለት ሰው ነው።
እሺ ይዘናል። ቦታ በቃ ክፍያ የሚፈጽሙት እዛው ነው። ሚካኤል ኢሲኤምሲ ሚካኤል Economic Association የሚባል ህንፃ ላይ እ እዛው ነው የምንከፍለው። በ- አ፣ በ cash ነው የሚከፈለው። በ transfer ምናምን ማድረግ አይቻልም።
cash ነው።
ኦ፣ እና ነገ መክፈል ይቻላል
አይ የዛን ቀን ከስድስት ሰዓት ጀምሮ ነው የሚከፈለው።
አዎ።
እሺ፣ እሺ፣ አመሰግናለሁ። እም፣ እንዳትወጪ ማማ